ሄሎ ሀሴት ነኝ።
ሰላም ነው ሀሴት?
አሉ እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። ሶፎንያስ ነበር። አሁን ኮምፕሊት ብላችሁ ልኝ ነበር እሺ
እና ድጋሚ አሁን የወሰድኩላቸውን ሰው ላይ ድጋሚ ኦርደር አስገባችሁልኝ።
እኮ ድጋሚ on አሁን time- የወሰድኩላ on on time- time፣ on አይ ኦ- time- on
ኮምፕሊት time እኮ እያዛችሁልኝ ብላችሁልኛል።
ነው? የሶፎንያስ ይዛ ኦን ታይም ይዛችሁልኝ ድጋሚ የወሰድኩላቸው ሰው ጋር ድጋሚ ኦርደሩ እኔ ጋር ገባ። ስደውልላቸው አሁን ደርሶናል ምግቡን አላዘዝንም አሉ በስህተት እስቲ ንገረን፣ order ነበር ንገረኝ።
እሺ እሺ
ሶፎንያስ እ፣ ድጋሚ አሁን ወጥቷል። አሁን ወጥቷል። አሁን አውጥታችሁታል። ድጋሚ ያስገብታችሁት ነበር።
እኮ ድጋሚ የሚገባው on time ሲያዝልህ ጣና ካንተ መልሰን አስገብተን ነው complete የምንለው okay፣ እና ለዛ ነው። okay።
አዎ፣ ያንን- አዲስ አሰራር ነው ወይስ ከዚህ በፊት አይ የነበረ ነው።
ነው? እሺ እና እሺ፣ ይቅርታ። እሺ እሺ፣ አይደርሰውም እሺ።
ማለት ነው ለ customer አዎ፣ እሺ፣ እሺ፣ እንግዲህ ነው።
ፋስ